ሄሎ እና የመንገድ ገበያ ጤና ይስጥልኝ።
ነበረ ተመዘገብ አቤት ከድራግ ጋር ነበር የምደውለው።
እሺ አግ ለመሆን ተመዝግበው ነበረ።
አዎ፣ ተመዝግቤያለሁ።
እሺ አሁን በደብሊው ደብሊው ዶት ድር ገበያ ዶት ኮም ላይ ይመዘገቡልኛል።
እሺ ተመዝግቤያለሁ።
በዚህ ገብተው እሺ ይዘሽዋል አይደል ዌብሳይት ያልኩሽን?
አዎ፣ አዎ ሄጃለሁ።
እሺ እንደተ እንደጨረሽ ግን ደውዪልኝ እሺ እናቴ።
እሺ እደውላለሁ፣ ግን ስደውል መስመሩ አይሰራም እኮ።
ይሄኛው በዚህ አሃ
እሺ እ አሁን አለው እስከ አስራ አንድ ሰዓት በቢሮ ሰዓት አለው።
እሺ እደውላለሁ።
እሺ ምናምን